ና ሄሎ ጤና ይስጥልኝ።
ርስትልን ከችፕችፕ ነበር የምንደውልልዎት።
እሺ
እ ዛሬ አቮካዶ እ ክሬት አድርገው ነበር ኦርደር አድርገው ነበር እ
እና እርሶ ግሩፕ ላይ በስተት ህይወት የምትባል ከስተመራችን ጆይን አድርጋ እ ስምንት ኪሎ ኦርደር አድርጋን ነበር እሺ እና በስተት ስለሆነ እ እርሶ ፕሮዳን የሚፈልግ ከሆነ ፕሮዳክቱን ይወስዱ ተሰላሽ ያደርጉላት ነው። ካለ ደግሞ እኛ ከዚህ እንዳይወጣ አድርግ
ስምንት ኪሎ?
ተመላሽ እናድርጋለን። እርሶ ፕሮዳክት ይፈልጋሉ
አይፈልገዋለን ግን ስምንት ኪሎ እኔ በራሴ ማዣለሁ
ኦኬ ልትፈልጉ
አይ አለኛ ኔ ለራሱ ሶስት አዝዤው ና በዛ ላይ ስንት አዳርግለውማ ሌላ ሰው የሚወስድ ሰው ካለ ወይ ሌሎች የቢሮ ቢሮ ስለሆነ ቼክ ላና ደውልልሽ አዎ አንድ ሰው ስለሚ አሁን አንድ ሲያደርግ ወይ አንድ ኪሎ ብቻ ያድርግና ከዛ check አድርገው ያው ጠይቅና ልንገርሽ ስንት አን- ስንት ነው order የቀረው ታዲያ አንድ ሰው ነው እኮ የሚቀረው አንድ ሰው ነው የቀረው። ልክ ነው።
አዎ፣ ስለዚህ ቆይ ስ- መልሼ ልደውልልሽ። ሌላ ይልሽ ዛሬ በሀያ ዘጠኝ የሚመጣ አንድ አራት order ሮች ነበሩኝ ግን ማንም አልደወለልኝም።
አልተደወለልዎትም?
አንተ ደውልልኝ።
እርስ ነው ሳድሚ አዎ
ቼክ ላርግ፣ ይጠብቁኝ። ቼክ ላርግልዎት።